ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን ሃይማኖት ስልክ ነዋ?
እ፣ አይደለም ምን ምን ነበር?
አይ ቴሌብር ተመዝግባ ነበር agent አዎ እና agent ኡን እየሰራችበት አይደለም። እሱን active እንድናደርግላን ነበር የደወልኩልህ።
okay። ቴ- ቴሌብሩን አዎ agent ኡ ማለት ነው በንግድ ፍቃድ የተመዘገባችሁ አዎ አዎ።
እና እሱ active እንድታደርጉ እንድትሰሩበት ነበር የደወልኩልህ።
በቃ እቺ ይቻላል። እሺ
እሺ የት ነው የእናንተ ቦታው?
ሳሪስ አቦ አዲስ አበባ ነው። active ይደረግላችሁና balance ይሞላና ከዛ መስራት ትጀምራላችሁ።
እሺ እሺ አባ መልካም ቀን ይሁንላችሁ።
እሺ